ዘዮዲት ምዕራፍ አሰርቱ ወአሃዱ ወይቤላ ሆሎፎርኒስ ተአመኒ ብእሲቶ ሆሎፎርኒስ አንቺ ሴት እመኚ አላት። ወኢይፍራህኪ ልብኪ ልቡናሽ አይፍራብሽ። እስመ አንሰ ኢያሐስም ላዕለ ሰብእ ዘያገብር ርእሶ ከመ ይትቀነይ ለናቡከደነፆር ንጉሠ ኩሉ ዓለም ለዓለሙ ሁሉ ንጉሥ ለናቡከደነፆር ይገዛ ዘንድ ራሱን ባዋረደ ሰው ላይ ምንም ምን ክፉ አላደርግምና። ወይእዜኒ እሉ ሕዝብኪ እለ ይነብሩ ውስተ አድባር ሶባኮ ዘአለውኒ እያንሳይኩ ኩናት ላዕሌሆሙ። አሁንም በደጋ የሚኖሩ እሊህ ወገኖችሽ የከዱኝ ባይሆን ጦሬን በእነዚያ ላይ ባላነሳሁባቸውም ነበር። አላ እሙንቱ ለሊሆሙ ገብርዎ ለዝንቱ ይህን እነዚያ ራሳቸው አመጡት እንጂ። ወይእዜኒ ንግድኒ በይነ ምንት ተሃጣይኪ እምኔሆሙ ወመጻእኪ ሀቤነ። አሁንም ንገሪኝ ከእነዚያ ኮብለሽ ስለምን ወደ እኛ መጣሽ? ወባሕቱ ለሕይወትኪ መጻእኪ፣ ነገር ግን ሕይወት ሊደረግልሽ መጥተሻል። ተአመኒ ከመ በዛቲ ሌሊት ተሃይዊ ለዝሩፉ በዚህች ሌሊት ለዘላለሙ እንድትድኝ እመኝ። ወአልቦ ዘያሐስም ላዕሌኪ በአንቺ ላይ ክፉ ነገር የሚያደርግ የለም። ዘእንበለ ሰናይ ዘንገብር ላዕሌኪ በአንቺ ከምናደርገው ከበጎ ነገር በቀር። በከመ ንገብር ለአግብርተ እግዚእነ ንጉሥ ናቡከደነፆር ለጌታችን ለናቡከደነፆር ባሮች እንደምናደርገው እናደርግልሻለን እንጂ። ወትቤሎ ዮዲት ተወከብ ቃለ አመትከ። ዮዲትም የኔን የባሪያህን ነገር ተቀበለኝ አለችው። ወትነግረከ አመትከ በቅድሜከ እኔ ባሪያህ በቤትህ ልንገርህ። ወኢይነግሮ ሐሰተ ለእግዚእየ በዛቲ ሌሊት በዚህች ሌሊት ለአንተ ለጌታዬ ሐሰት አልነግርህም። ወለእምነተ ለውከ ቃለ አመትከ ፍጹመ ግብረ ይገብር እግዚአብሔር። የኔን የባሪያህን ቃል ብትሰማ እግዚአብሔር ጠላቶችህን ያጠፋልሃል። ወአልቦ ዘይስሕት እምዛሃለይከ እግዚእየ ጌታዬ ካሰብኸው ሁሉ ምንም የሚቀር የለም። ወሕያው ውእቱ ናቡከደነፆር በኩሉ ምድር ናቡከደነፆር በዚህ ዓለም በሕያውነት ሳለ ወሕያው ኃይሉ ዘፈነወከ ከመ ታስተራትዕ ኩሎ ሁሉን ታስገዛለት ዘንድ አንተን የሰደደ ሕያው ነው። ከመ አኮ ሰብእ ባሕቲቱ ዘይትቀነይ ሎቱ በእብሬትከ በዘመንህ የሚገዛለት ሰው ብቻ እንዳይደለ አላ አራዊተ ገዳምኒ ወእንስሳ ወአእዋፈ ሰማይኒ በእንተ ኃይልከ ይትቀነዩ። በአንተ ኃይል የምድረ በዳ አራዊት እንስሳም የሰማይ አእዋፍም ይገዙለታል እንጂ። ወያሃይው ለናቡከደነፆር ወኩሉ ቤቱ ለናቡከደነፆር ለወገኖቹም ሲገዙ ይኖራሉ። እስመ ሰማዕነ ግብረከ ሥራህን ሰምተናልና፣ ወጥበቢሃ ለነፍስከ የልቡናህንም ጥበብ ሰምተናልና። ወተሰምዐ በኩሉ ምድር ከመ አንተ ባሕቲትከ ኄር በኩሉ መንግሥቱ በሚገዛው ሀገር ሁሉ ቸር አንተ ብቻ እንደሆንህ በዓለሙ ሁሉ ተነገረ። ወጽኑዕ አንተ በኩሉ ግብርከ በምትሠራው ሥራ ሁሉ አንተ ጽኑዕ ነህ። ወመድምም አንተ በኩሉ ጸብእከ በሰልፍ ሁሉ አንተ ግሩም ነህ። ወይእዜኒ ቃለ ዘይቤለክሙ አክዮር ዘይቤ በውስተ ትዕይንትክሙ ሰማዕነ ዘይቤ ዘይቤና ዘይቤ አንድ ወገን አክዮር የነገራችሁን የሰማችሁትን ሰማን ሰማን አንድም አክዮር የነገረው ሰው የነገራችሁን ነገር አንድም አክዮር ሲናገር ሰምቶ የነገረው ሰው የነገራችሁን ነገር ሰማ ነው። ወሰብአ ቤጤልዋ አሕየውዎ የቤጤልዋ ሰዎች ያዳኑት። ወዜናወሙ ኩሎ ዘይቤለክሙ የነገራችሁን ሁሉ የነገራቸው የቤት የልዋ ሰዎች ያዳኑት የአክዮርን ነገር ወይ እዝየኒ እግዚኦ ኢታስትት ቃልዎ አቤቱ አትናቅ አትዘንጋ አላ ሲሞ ውስተ ልብከ በልቡናህ አስበው አስተውለው እንጂ እስመ አማን ከማሁ ውእቱ እኔ እንደተናገርሁት እውነት ነውና እስመ ይክልዎሙ ለሕዝብ ተበቅሎቶሙ ሕዝቡን ተበቅሎ ለማጥፋት አትችሉምና ወይ ትክል ኩናት ቀቲሎሶሙ ጦርም ማጥፋት አይቻላትምና እመ ኢአበሱ ለአምላኮሙ ፈጣሪያቸውን ካልበደሉ ወይዜኒ ከመይኩን እግዚእየ መስትተ አሁንም ጌታዬ የጌታህን ቃል የናክ ያቃለልህ ያቃለልህ እንዳትሆን አንድም መስህተ ይላል መዘበቻ እንዳትሆን ወዘኢይበቁ ለጌታህ የማትረባ እንዳትሆን በዘይበጽሖሙ ሞቶሙ ቅድመ ገጽከ የእስራኤል ሞታቸው በፊትህ በሚደርስ ገንዘብ እስራኤል የሚሞቱበትን ነገር ልንገርህ አለችው። አንድም በዘኢይበጽሖሙ ሞቶሙ ይላል። የሰዎችህ ሞታቸው በማይደርስ ገንዘብ የማይሞቱበትን ልንገርህ ወበዝሃ ኃጢአቶሙ እንተባቲ አምዕዎ ወበዝ ኃጢአቶሙ እንተባቲ አምዕዎ ለአምላኮሙ በግብረ ጌጋዮሙ በበደላቸው ሥራ ፈጣሪያቸውን ባሳዘኑት ሰዓት ኃጢአት ታገኛቸዋለች። እስመ ሀልቀ እክሎሙ እህላቸው አልቋልና ወአጽዋረ ማዮሙ ተሸክመው ያመጡት ውሃው አልቋልና ወገቡ ይብልዑ እንስሳሆሙ ላሙን በሬውን ወደ መብላት ተመለሱ። ወኩሎ ዘንተ ዘከልኦሙ አምላኮሙ በውስተ ወሪቶሙ ከመ ይብልዑ አልጻቁ ሲያሁ ይብልዑ ፈጣሪያቸው እግዚአብሔር በኦሪት አትብሉ ያላቸውን ፈረሱን በቅሎውን ወደ መብላት ተመልሰዋልና ወዘቀዳመ ያተእክሎሙ ከእህሉ አስቀድሞ የደረሰውን ለመብላት ወአስራተ ወይኖሙኒ የወይኑንም አስራት ወደ መብላት ተመልሰዋልና ወቅቦሙኒ ዘአቀው ዝኮ ወዘቀደሱ ዝኮና ዘቀደሱ አንድ ወገን ለካህናት ለይተው ያኖሩትን ዘይቱን ወደ መብላት ተመልሰዋልና ለካህናት እለ ይቀውሙ በኢየሩሳሌም ቅድመ ገጹ ለአምላክነ በፈጣሪያችን ፊት በኢየሩሳሌም ለሚያገለግሉ ለካህናት የለዩትን ሀለዩ ሲያሁ ፈረሱን በቅሎውን ሊበሉ በማሰባቸው ላይ አስራቱን ሊበሉ አስበዋልና ወኢይከውኖሙ ለገሲስ በእደዊሆሙ ስንኳን ሊበሉት በእጃቸው ሊዳስሱት የማይገባቸው ወኢ ለአሃዱ እሙስተ ሕዝብ ከሕዝቡም ለአንዱ ሊበላው የማይገባውን ሊበሉ አስበዋልና ወለአኩ ውስተ ኢየሩሳሌም በኢየሩሳሌም ያሉ ሰዎች አይበላ የተባለውን ይበላ ብለው ከላኩ እስመ እለኒ ህዬ ሀለው ከመዝ ይግበሩ። በዚያም ያሉ ሰዎች እንዲህ ካደረጉ የማይበላውን ብሉ ካሏቸው፣ ወእለኒ ነሱ ዘህድገት እምኀበ ሊቃውንት ወመሳፍንት አይበላ የተባለውን ፈረሱን በቅሎውን ይበላ የሚል ክታብ ካለቆች የተቀበሉ ሰዎች እምከመ ነገርዎሙ ወገብሩ ከመዝ ከነገሯቸው እነዚያም አይበላ የተባለውን ከበሉ ውእተ አሚረ ያገብኦሙ ውስተ እዴከ ያን ጊዜ በእጅህ ይጥላቸዋል። ወሶበ አእመርኩ ዘንተ ኩሎ አነ አመትከ ታጣይኩ እምኔሆሙ እኔ ባሪያህ ይህን ሁሉ ባወቅኩ ጊዜ ከእነዚያ ኮብልዬ መጣሁ። ወፈነወኒ እግዚአብሔር እግበር ምስሌከ ግብረ ዘአነሰ ወፈነወኒ እግዚአብሔር እግበር ምስሌከ ግብረ ዘአመሰምዕዎ ሰብ ወኩሉ ምድር ይደነግጽ። ምድርም ሁሉ ሰውም ሁሉ በሰማው ጊዜ የሚያስደነግጥ ሥራን ከአንተ ጋራ እሰራ ዘንድ እግዚአብሔር ሰደደኝ። እስመ አነ አመትከ ፈራሂተ እግዚአብሔር አነ እኔ ባሪያህ እግዚአብሔርን የማመልክ የምፈራ ነኝና ወእጸመዶ ለእግዚአብሔር አምላከ ሰማይ ወምድር መዓልተ ወሌሊተ በመዓልትም በሌሊትም ሰማይና ምድርን የፈጠረ እግዚአብሔርን አገለግለዋለሁና አዝዝ ወበል ኢተክልእዋ አትከልክሏት ብለህ እዘዝ። ወይእዜኒ እነብር ሀቤከ እግዚኦ አቤቱ አሁንም ካንተ ዘንድ እቀመጣለሁ። ወባሕቱ በሌሊት እወጽእ አመትከ ገዳመ ከመ እጸልይ ሀበ እግዚአብሔር። ነገር ግን እኔ ባሪያህ ከእግዚአብሔር እለምን ዘንድ ሌሊት ወደ ምድረ በዳ እሄዳለሁ። ወይንግረኒ ማይዜ ዘገብሩ ኃጢአቶሙ መቼም መች ያደረጉትን ኃጢአታቸውን ይነግረኛል። ወይነግረኒ ማይዜ ዘገብሩ ኃጢአቶሙ መቼም መች ያደረጉትን ኃጢአታቸውን ይነግረኛል። ወእመጽ ወአየድአከ መጥቼ እነግርሃለሁ። ወትወጽእ ምስለ ኩሉ ኃይልከ ወአልቦ ዘይትቃወመከ ከሰራዊቶች ጋር ትወጣለህ፣ የሚቃወምህ የለም። ወወስደከ እንተ ማእከለ ይሁዳ እስከ ትበጽሕ ቅድመ ኢየሩሳሌም በኢየሩሳሌም አንጻር እስክትደርስ በይሁዳ መካከል ወስደሃለሁ። ወታነብር መንበረከ ማእከላ ዙፋንህን በመካከሏ ትዘረጋለህ። ወታስተጋብዖም ወትነስዖም ከማባግ ዘገደቆም ወላዊዖም ጠባቂ እንደሌላቸው በጎች ትይዛቸዋለህ እንጂ። ወከልብ ኢይልህስ በልሳኑ በቅድሜከ እነሆ ጥቂት መከራ የሚያመጣብህ የለም። እስመሊተ ከመዝ ነገሩኒ ወአይድዑኒ መላእክት አንድም ሥላሴ ለእኔ ነግረውኛልና። ወአእሚርየ ተፈነውኩ እንግርከ ይህን አውቄ ልነግርህ መጣሁ። አደመ ቃላ በቅድመ ሆሎፎርኒስ ነገሯ ሁሉ ሆሎፎርኒስን በፊቱ ደስ አሰኘው። በቅድመ ኩሉ ሕዝብ በሰው ሁሉ ፊት ደስ አሰኘው። ወአንከሩ ጥበቢሃ ጥበቧን አደነቁ። ወይቤሉ አልቦ ከመዛቲ ብእሲት ማጽናፈ ምድር እስከ አጽናፈ ምድር ጽንፍ እስከ ጽንፍ ድረስ እንደዚህች ያለች ሴት የለም አሉ። በስነ ገጻ በመልኳ ማማር ወበጥበበ ቃላ ነገር በማወቋ ወይቤላ ሆሎፎርኒስ ሰናየ ገብረ እግዚአብሔር ላዕሌኪ ዘፈነወኪ ቅድመ ሕዝብኪ ከመ ትኩኒ ውስተ ጽንአ እዴነ ሆሎፎርኒስ እንዲህ አላት፣ በእኛ ሥልጣን ትድኝ ዘንድ ከወገኖችሽ አስቀድሞ ከወገኖችሽ አስቀድሞ ወደ እኛ የሰደደሽ እግዚአብሔር በጎ ነገር አደረገልሽ። ወለእለሰ አለውዎ ለእግዚእየ ሞት ወሕርትምና ጌታዬን የከዱትን ሰዎች ግን ሞት ተዋርዶ ያገኛቸዋል። ወይእዜኒ ሰናይት በራእይኪ አንቲ አሁንም አንቺ መልከ መልካም ነሽ፣ እነሆ ብትድም። ወቡርክት አንቲ በቃልኪ ነገር በማወቅሽም ንዕድ ክብርት ነሽ። ወእመገበርኪ በከመ ትቤሊ ይከውነኪ አምላክኪ አምላኪየ እነሆ እንደ ተናገርሽ ብታደርጊ ፈጣሪሽ ፈጣሪዬ ይሆናል። ወአንቲ ትነብሪ ውስተ ቤቱ ለናቡከደነጾር አንቺም በናቡከደነጾር ቤት ትኖሪያለሽ። ወይትሊያ ስምኪ በኩሉ ምድር ስምሽ በዓለም ሁሉ ይከብራል።